ሄሎ
ሄሎ ወይ
ትእዛዙ ነበርኩ።
እሺ ትእዛዝ
እ፣ በቃ እናንተም ዝም አላችሁ፣ ሰጧችሁ። አሁን ለሰዎች ተገናኛችሁ ከ customer ጋር አዎ፣ ተገናኘን በመከራ አዲስ ነገር ናቸው ሰዎች። ቤቱ ለራሱ በግድ ነው ያገኘሁት።
Okay።
እንዲህ እሺ እና- ጨረስከው እ አዎ፣ ጨርሼዋለሁ።
እሺ እ?
ትእዛዝ እሺ ትእዛዝ እና አትጨምሩልኝም እናንተ ትንሽ?
አንዴ complete ብለኸዋል አይደለ? ሲቀጥል ከ customer ብር ከተቀበልክ በኋላ እኮ እኛ ማስተካከል አንችልም። ትእዛዙ
እናንተንማ በቃ በኳችሁ። ደቂቃ ሆደ ምን አለ እ፣ ምክንያቱም እንደውልለት ከእንትን ነው። እሺ በቃ እሺ ትእዛዝ።
እንግዲህ አብሎኛ